ሞገደ መካኑ ከፈርዖን ቤት ለእኔስ ይሻለኛል ጉዞ ወደ ከነዓን ሞገደ መካኑ ከፈርዖን ቤት ለእኔስ ይሻለኛል ጉዞ ወደ ከነዓን በዚህ ነው በዚያ ነው ብዙ ነው ምክንያቱ ዓለም ትስባለች ዋጋ የለ ሁሉ ከንቱ ለእኔ ግን በቤት መኖር ይሻለኛል የዓለም ዝና ክብር ምን ያደርግልኛል እምቢ እምቢ እምቢ ብያለው ከናንን መርጫለው እምቢ እምቢ እምቢ ብያለው ኢየሱስን መርጫለው ሞገደ መካኑ ከፈርዖን ቤት ለእኔስ ይሻለኛል ጉዞ ወደ ከነዓን ሞገደ መካኑ ከፈርዖን ቤት ለእኔስ ይሻለኛል ጉዞ ወደ ከነዓን አሳየው አስገረመው ፈርዖንን አስደነቀው ባህሩን ለሁለት ከፍሎ እሱን ባስ ያጣለው ይሄ ነው የኔ ጌታ ታምር የሚሰራ እሺ የምንታዘዘው ራሴን የምሰጠው እምቢ እምቢ እምቢ ብያለው ከናንን መርጫለው እምቢ እምቢ እምቢ ብያለው ኢየሱስን መርጫለው ሞገደ መካኑ ከፈርዖን ቤት ለእኔስ ይሻለኛል ጉዞ ወደ ከነዓን ሞገደ መካኑ ከፈርዖን ቤት ለእኔስ ይሻለኛል ጉዞ ወደ ከነዓን የኔ ጉዳይ በሲና ተራራ ነው። የፈርዖን ቤት ለእኔ እንደ ምናምን ነው። አይሆንም አይሆንም እምቢ ብያለው። ግብፃዊ አይደለሁም እምቢ ብያለው። እስራኤላዊ ነኝ እምቢ ብያለው። እምቢ ብያለው አሁንም እምቢ ከዘለዓለም ከኢየሩሳሌም አትበልጥም ዓለም የኔ ጉዳይ በሲና ተራራ ነው። የፈርዖን ቤት ለእኔ እንደ ምናምን ነው። አይሆንም አይሆንም እምቢ ብያለው። ግብፃዊ አይደለሁም እምቢ ብያለው። እስራኤላዊ ነኝ እምቢ ብያለው። እምቢ ብያለው አሁንም እምቢ ከዘለዓለም ከኢየሩሳሌም አትበልጥም ዓለም ኢየሱስን እመርጣለሁ ኢየሱስን እመርጣለሁ ከናንን እመርጣለሁ ከናንን እመርጣለሁ ኢየሱስን እመርጣለሁ ኢየሱስን እመርጣለሁ ከናንን እመርጣለሁ ከናንን እመርጣለሁ ኢየሱስን መርጫለሁ ኢየሱስን መርጫለሁ ከናንን መርጫለሁ ከናንን መርጫለሁ ኢየሱስን መርጫለሁ ኢየሱስን መርጫለሁ ከናንን መርጫለሁ ከናንን መርጫለሁ ኢየሱስን መርጫለሁ ኢየሱስን መርጫለሁ ከናንን መርጫለሁ ከናንን መርጫለሁ ኢየሱስን መርጫለሁ ኢየሱስን መርጫለሁ ከናንን መርጫለሁ